ምን ያሽልኝ ቤተሰቦች branch ነው የምንረዳው።
ትኬት ቆርጬ ነበር እንድታይልኝ ፈልጌ።
እሺ cashier ID ወይም ticket number ንገሪኝ።
አስራ አራት ሀያ
cashier ID ነው ወይስ ticket number ነው?
cashier cashier code cashier ኮዱን እሺ ንገሪኝ።
አስራ አራት አስራ አራት ሀያ
ሀያ
ዜሮ ሰባት ዜሮ ሰባት ሀምሳ አንድ ሀምሳ አንድ መስመር ላይ ጠብቁኝ፣ check ላድርግሎት።
እሺ ተሮቢ ሄሎ
አንዴ መስመር ላይ ጠብቁኝ።
እሺ አፍኝም እንዴ
reload አድርጌም እያበራልኝ አይደለም። ለ provider ኦቻችን እናሳውቅሎታለን። ትንሽ ይጠብቁኝ።
እንደገና ልንገርሽ ቁጥሩ ነው።
አይ መቶልኛል፣ ግን reload ስላላደረገ ነው ስላልታረመ ነው። ለዛ ነው
ነው ጨዋታ የጀመረ ጨዋታ አለ።
አንደኛው ጨዋታ የመጀመሪያውን ጨዋታ check አድርጌሎታለሁ። ሬንጀርስ እና ከሚክ የሚለው FC ማለት ነው።
ያሸንፋል
የእሱ ቆይ አንዴ አንዴ ጠብቁኝ። ቆይ ያየሁሎት ስለሆነ ነው። ሬንጀርስ ሶስት ለአንድ አሸንፈዋል።
ስንት team አሁን የጀመረ ጨዋታ?
የሬንጀርስ አለ
እ የሬንጀርስ አለ። ሌሎቹንም check ላድርግሎት።
እስኪ አሁን አስራ ሁለት ሰዓት ላይ የሚጀምር ነበር። እነሱን እንግሊዝ ብዬ ነበር።
እሺ መስመር ላይ ጠብቁኝ፣ check ላድርግሎት።